Hello hello፣ ጤና አቤት አቤት።
ይስጥልኝ።
እግዚአብሔር ነው።
ከሳፊ ባጃጅ ነበር የምደውልልህ።
እ?
ሳፊ ሳፊ የ electrical ባጃጅ ይሰማል?
ከየት ከየት?
ከሳፊ ባጃጅ
እሺ ምን ነበር?
TikTok- TikTok live ላይ ስልክ ቁጥርን አስቀምጠ ነበር እና እ፣ ከዛ ነው የምደውልልህ።
እና
አይ መረጃ ማወቅ ፈልገህ ነው ወይስ መግዛት ፈልገህ ነው ብዬ ነው።
እ?
መ- ለመረጃ ነው ወይስ ለ እንትን ለ info- ለመግዛት ፈልገህ ነው?
አይ እኮ ትቼዋለሁ።
ትተዋል?
አ Okay እሺ በቃ እሺ።